እንዴት ሰነበት እንደምን ፍቅረ ጤናሽ ናፍቆቴ አንቺ የኔ ነሽ አንተም የኔ የግሌ እኮ ነሽ ሰማማኔ አንቺ ልጅ ወዬ አንቺ ልጅ ወዬ ፈቃድሽ እንደው ላጫውትሽ ወይ አንተ ልጅ ወዬ አንተ ልጅ ወዬ ፍቃድህ ነው ላጫውትህ
እወድሻለሁ እወድሃለሁ የኔ ልሻለሁ ፈቅርሃለሁ ከአንቺ በቀር ካንተ በቀር ናፍቆቴ መጣ ና እንዳትቀር አንቺ ልጅ ወዬ አንቺ ልጅ ወዬ ፈቃድሽ እንደው ላጫውትሽ ወይ አንተ ልጅ ወዬ አንተ ልጅ ወዬ ፍቃድህ ነው ላጫውትህ ሆይ
እንቺ መውደድ እንካ ፍቅር እንቺ ናፍቆት የልቤስ በደህና ዋይ በደህና ሁን እኔም አንቺም ደህና እንሁን አንቺ ልጅ ወዬ አንቺ ልጅ ወዬ ፈቃድሽ እንደው ላጫውትሽ ወይ አንተ ልጅ ወዬ አንተ ልጅ ወዬ ፍቃድህ ነው ላጫውትህ ወይ
እንደ ሰነበት እንደምና ፍቅር ለጤናሽ ናፍቆቴና አንቺ የኔ ነሽ አንተ ምኔ የግሌ እኮ ነሽ ሰማማኔ አንቺ ልጅ ወዬ አንቺ ልጅ ወዬ ፈቃድሽ እንደው ላጫውትሽ ወይ አንተ ልጅ ወዬ አንተ ልጅ ወዬ ፍቃድህ ነው ላጫውትህ ሆይ